ሄሎ ሄሎ፣ ሰላም።
ሰላም ከችብችብ ነበር የምደውልዎት።
እሺ፣ እሺ።
የደሳለኝ ስልክ ነው አይደለ?
አዎ፣ አዎ፣ ልክ ነሽ።
እሺ፣ ከዚህ በፊት ያልደረሰ product product ነበረ?
አዎ፣ አዎ፣ አልደረሰም።
ምን ነበር?
ምንም ምን ነበር?
ምን ነበር ያዘዝነው? ዘይት
በዚህ ስልክ ቁጥር ነው? በስልክ ቁጥር ከሆነ አያወጣልኝም።
ስልክ ቁጥር። አዎ፣ በዚህ ስልክ ቁጥር በዚህ እስኪ አዎ፣ ንገሩኝ።
በዚህ 09 ሰላሳ አንድ እሺ፣
ሰማንያ ሶስት ሀያ ሶስት ዘጠና 83 ሀያ ሶስት ዘጠና
እ፣ በዚህ ስልክ ቁጥር ግን ምንም አይነት product order አልተደረገም።
እሺ፣ ስልክ ቁጥሩን ያስገባው ይሄን ነው። ሌላ ቁጥር ልስጥሽ መጀመሪያ እስኪ ጠቅም- ይንገሩኝ። እሺ፣ ሌላ ስልክ ቁጥር ካለ
ስልሳ ስድስት ሰባ አምስት 0966 ሰባ አምስት 75 ሰላሳ ሶስት ስልሳ ሰባት
እሺ፣ ምንድን ነበር ጥቅል ጎመን ነው order የተደረገው በዚህ ስልክ ቁጥር ኧረ አይደለም።
እና መሰረት ነች admin ኗ ደግሞ
no no no ጥቅል ሰው ጎመን ደሳለኝ join ነው ያደረገ እዚህ ላይ
ስለዚህ አልገባኝም።
እ፣ እኔ የምለው ይኸውልህ አሁን በሰጡኝ ስልክ ቁጥር እሺ መሰረት ነች admin ኗ
እሺ
እ፣ so አ- መሰረት ላይ join ነው ያደረገው ደሳለኝ ማለት ነው።
ስለዚህ
ስለዚህ ሌላ order የለም እያልኩት ነው በዚህ ቁጥር ከጥቅል ይቅርታ ጎመን የሌላት እኔ ስላልገባኝ እሱን ታስረጃዋለሽ።
እሺ ስልሳ አምስት ቤት ነው ስልኩ ወይ እሱ ይደውልልሽ።
እሺ ደውልልኝ እሺ እሺ እናትሽ